Hello?
Nişte masz ten ekspert na łakiem? Hello?
Hello?
Aysama?
ይሰማል ይሰማል።
አቤት ዋሽንግተን የሕክምና ማዕከል አ ዶክተር ጀማል የኩላሊት ስፔሻሊስቱ ዛሬ ዘጠኝ ሰዓት ተኩል ይገባሉ ተብሎ አ፣ ቀጠሮ አስይዘን ነበረ። ወይዘሮ አልማዝ
እሺ
ይገባሉ አይደል?
እ፣ ዛሬ አዎ
በቃ ስለዚህ እዚሁ ነን። ይኸው በር ላይ ነን፣ እየጠበቅን ነው። ወረፋ አንደኛ ያርግልን። ከ- ከአራት ቀን አርብ ላይ በፊት ከሆነ ዘጠኝ ሰዓት ላይ ነው የሚገባው
ዘጠኝ ሰዓት ላይ በቃ ዘጠኝ ሰዓት እንመጣለን። አ፣ ወረፋ አለ እንዴ?
የለም ብዙ የለም ገብታችሁ በር ላይ ከሆናችሁ በር ገብታችሁ ካርዳችሁን እንዲተላለፍ አድርጉ ነው በቃ አሁን እንደዛ አድርገን እንዲተላለፍ እናደርጋለን።
አዎ።
እሺ